ሄሎ ሄሎ ሄሎ፣ ጤና ይስጥልን። የተቆራረጠ ከዊ ፕላስ ሶሉሽን ላይ ደወልኩልዎት። ዊ ፕላስ ሶሉሽን application ላይ ከዚህ በፊት ተመዝግበው ነበር አይደል? እና የተመዘገቡትን system ኦች አሁን ላይ service ላይ active እያደረግናቸው ነበር እና አንዳንድ መረጃዎችን ማሟላት ነበር።
ይቅርታ፣ እኔ ሳልሆን ባለቤቷ ናት የተመዘገበችው። እናቴ ወይ መረጃውን አንቺ የምትችይው መረጃ ነው። እ?
ባለቤት የለችም የመዘገበችው።
ካልሆነም ስጭኝና
ምን ልስጥሽ? ስልክ ልስጥሽ?
መረጃውን አንቺ መስ እ?
አይ ስልክ ልስጥሽ?
መመስገን ያልሻ
አይ እኔ አላውቅም። ስልክ ስልክ ልስጥሽ እና እሷን አውሪያት እናቴ አይሻልም? ለስ-
አንቺ